Hello ጤና ይስጥልን ችብችብ።
ሰላም እንዴት ነሽ?
ሰላም።
ቅድም ደውለሽልኝ ነበር እና ከመጣ ደውዪልኝ ብለሽኝ ነበር።
አዎ ሀረገወይ
እ ትግ- ሀረግ- ሀረገወይ ነው ታደል አይ ትዕግስት ነኝ።
ትዕግስት። Okay እሺ፣ ተቀበሉ።
አዎ አዎ ወስጃለሁ።
እሺ እሺ፣ እናመሰግናለን።
እሺ እና ደግሞ እንትን fail ያደረገ product ነበረኝ። አንደኛው ስኳር ነው።
እሺ፣ fail አድርጎቦት ነው።
አዎ እሺ፣ እሱ refund ነው የምናደርገው፣ ነገ refund እናደርጋለን።
Okay፣ እሺ የቲማቲሙንም ታ- ትይዥልኛለሽ? ባለፈውም እንደዚህ ብሎኝ ግን refund አልተደረገም።
fail አድርጎ ነው እሱ አዎ ሁለቱም fail ሲያደርግ ያው already እኛ ስለማናስገባው ነው፣ system ላይ ነው ራሱ ነው refund Okay፣ ራሱ ነው።
የምናደርግለው። ስለዛ ነው ይቅርታ በጣም ነገ refund እናደርጋለን።
እሺ እሺ እናመሰግናለን። መልካም ምሽት። እሺ ቻው።